ጤና ይስጥልኝ አሪፍ ቤት ሎዛ ነኝ ባኩም ልርዳው
ሌላ ሰላም ነበር።
እግዚአብሔር ይመስገን
withdraw ሳረግ ምናምን ይዛችሁብኝ እሺ ትላንትና ነው እና አለቀ- ይለቀቃል ምናምን ብላችሁ እስካሁን አለቀቀ።
እሺ በስልክ ቁጥር ነበር ያስመዘገቡት ደንበኛችን አዎ አዎ፣ በዚህ ነው።
እሺ አንድ መስመር ላይ ቆይ ሌሎት እሺ
አይ አንዱ ነው አንዱ ነው መጀመሪያም ይሄ አንድ ከአንድ ቀን በፊት እሱ ዋን ሞር ብሎ አንቀፍት ላይሰንስ ነው።
እዛ ወዴት እ ምንም ገባ እንዴ?
ዛሬም ቢያላ
ቴሌግራም ገባ።
እኔ ጋር ሙሉ ይቀመጣል።
ተቀበው ይዘላል። ያምራሉ። ገባን
ደንበኛችን መስመር ላይ አሉ አዎ እሺ ይቅርታ ስላስጠበቁ ሰላማዊት አዲሱ በሚል ስም ነው ያስመዘገቡት አይደለም አዎ
እሺ እያየሁሎት ነው አንዴ
አዎ
ደንበኛችን ትላንትና ነው ያስመዘገቡት ሀምሳ ብር ደንበኛችን መስመር ላይ አሉ ደንበኛችን መስመር ላይ አሉ ይሰማዎታል
ስማ hello ይሰማዎታል ደንበኛችን ድምጽ አዎ አዎ ይሰማኛል እሺ እ በትናንትናው ዕለት ሀምሳ ብር ሁለት ጊዜ አስር ብር እና ሀያ ብር ነበር አይደል እ አዎ።
ውድድር ያደረጉት አዎ አዎ ወደሚመለከተው አካል ተላልፎሎታል ከባለሙያዎች ምንም ምላሽ ስላላገኘን ነው በተስተካከለ ጊዜ ደውለን እናሳውቆታለን
እሺ እሺ እሺ ደንበኛችን መልካም ቀን እሺ።